ስቴት
ሄሎ ቤት ሰላም ነው።
ሰላም ነው።
ከጂጂ ጋር ቤት ቤት ነበር መደወልሽ።
እሺ ከዩኒቨርሲቲ እንትን ቴሌቪዥኑ በርቹዋል ከበርቹዋል ወይም ማለት ነው።
እሺ ቴሌግራም ላይ ኤኒዲክስ እና እንትን ፎቶዎቹ ልኬልሽ ነበረ
እሺ እና ይልኝ አትወስቱም ቲቪ አይሰራም።
ቲቪው ምንም ነው የማይሰራው።
አዎ እንትን ይጀምራል፣ ግን ስፒንም እንትኑም አንድ ላይ ነው የሚመጣው።
እሺ በ- ማን በሚል account ነው የላክሽኝ?
ቤቲ በሚለው account የላኩልሽ።
እሺ check አድርግልሻለሁ።
አየሽ